ጨመር መርመር አድርገሽ ከአንዱ ማለት ነው። አይ
hello
hello፣ ጤና ይስጥልኝ።
hello፣ hello፣ አይሰማም?
ይሰማል።
ከ ChipChip ነበር የምንደውልልዎት እሺ፣ ስለ service አችን ያሉትን አስተያየት መቀበልና እርስዎ order ካረጉ ትንሽ ቆይተዋልና maybe ቅር ያሉት ነገር ካለ order ማድረግ ያቆሙ ምክንያት ካለ feedback ለመቀበል ነበር የደወልነው።
አመሰግናለሁ ስለደወላችሁልኝ።
እሺ እ አስተያየት ይመጣው አንድ ጊ- ከአንዴ ሁለት ሶስት ጊዜ አ- አምጥቶ አይመጣልንም በፈለግነው ሰዓት።
okay፣ delivery late ይሆናል።
አዎ አንዱን ሽንኩርቱ ይመጣሉ፣ ቲማቲም ይመጣሉ፣ ነገ ይሉናል። እና ደግሞ የፈለግንበት ሰዓት አይደ- አልወሰደንም ማለት ነው።
okay፣
ሁለተኛው ደግሞ ጥራት ነው የጠየቅነው ጥራት አለ። ሽንኩርት ራሱ የበቀለ ሽንኩርት ነው የደረሰን አንዴ።
okay፣ እ ሁለት ግን ካለው ከአካባቢው ጋር አዎ፣ ተመጣጣኝ ነበር። ልዩነት ነው የመጣው።
okay። price ኡን ነው የሚሉኝ?
አዎ። ልክ ስጀምር በጣም ጥሩ ነበር። እኛ በጣም ብዙ ስገባ አዎ፣ ከፍተኛ እንትን ነበር እያደረግን ነው ጥረት አካባቢዎችን ላይ ማለት ነው።
okay፣ አሁን ግን ምንም ልዩነት ልናገኝ ካልቻልንም መጠበቅ ነው። ሁለተኛ ደግሞ አስር ሰው ስምንት ሰው ቡና ነው የሚል ነገር ስናገኝ አይ በቃ ይሄን ያህል ምንም እንትን አያስፈልግም ብለን ነው ያቆምነው። አብዛኞቻችን ሮማንም አብራኝ ነበር የምትወስደው።
አዎ፣ ስለዚህ በዛ ነው okay። ስለዚህ አሁን እርስዎ እናንተ ይሄንን ነገሮች ብታስተካክሉ ከእናንተ order ማድረግ እንችላለን ነው አይደለ?
በደንብ እንዴ እነን ፈ- እንፈ- አንደኛ እኛ ያየነውን በፊት አሁን ስንጀምር ሽንኩርት እንኳን ስንጀምር ያየነውን ሽንኩርት ነው የምታመጡልን ስለውን okay።
ቶሎ ስለዚህ ያየነውን- በተለይ አሁን product quality ላይ ቢስተካከል ነው የሚሉን።
አንድ እሱ እሱና ጊዜ ያዘዝነው ነገር ከአንድ ሁለት ጊዜ በጣም እየጠበቅ ነው ተመልሶብናል።
okay፣ እሺ፣ አንድ ሁለቴ በመልሳቶልናል። እሱን እየጠበቅን
ሳናሳውቆት ነው ብር ተመላሽ የሆነው ያኔ?
ያው በፍጹም አልሰላው ብሩ ተመላሽ ሆኖልኛል።
okay፣ እሺ፣ እሱ ነገር ግን ሌላ እኛ በፊቱ ሁኔታ ቢሆንልን ኖሮ እኛ በደንብ ተጠቃሚዎች ነን። አካባቢ ኮንዶሚኒየም ስለሆነ ነው።
አብዛኛውን ሰው መጨመር የምንችል አይነት ሰዎች ነበር።
okay፣ እሺ። ስለዚህ ችግር የለውም። አሁን ያሉትን ነገሮች በጠቅላላ እናስተካክላለን። እ ያሉትንም ነገሮች እናስተካክላለን። ስለዚህ order ያድርጉ፣ ቼክ ያድርጉ። ላይ እንላለን።
በቃ እንደዛ ሆነ አዘለኝ እሺ፣ ሰጡናት። እናመሰግናለን። እሺ